ጤና ይስጥልን ሁለት ሺህ ዘጠኙ
ጤና ይስጥልን አይሰማሽም
አሁን ይሰማኛል።
ሁለት ሞልቶ ሺህ ነበር።
ዘጠኙ ኪንግ ካፕ ቢ ዘጠና ስምንቱ
ሁለት ሺህ ዘጠኝ ሀይሉ ክሱ
እ
ሀይሉ ክሱ ተስጠ ግን እስቲ ሌላ ካለ እ- እ- ቁጥር ልስቶት
እሺ ዜሮ ዘጠኝ ሰባት ሶስት
የማን ስልክ ነው የራሳችን የሰራተኞቻችን ነው።
ዜሮ ዘጠኝ ሰባ ሶስት ዜሮ ሶስት ዜሮ ሶስት ሰላሳ ሰባ ሶስት ሰላሳ ሰባ ሶስት የማኔ የተሲ ነው ወይስ የእኛ ነው የማሊባባ ሰረኞች ነው።
ምን- መኪናው መሸጡና መሸጡ ነው የምጠይቃት ሌላ ሌላ ፒካፕ ካለ ትነግሮታለች። ራሱም ካለ ትነግሮታለች።
እሺ